Junior Latino.
Lincoln ላከች ልሞክር
ሄሎ
እ ሰላም ነው።
እግዚአብሔር ይመስገን።
እንዴት ነው? አንተ ጋር ተመድበን ነበር።
እሺ ወዴት እንሂድ?
እዚህ ስፔስ ሳይንስ ነው የምንሄደው። የቱ ጋር እንምጣ? የት ነው ያለው?
የት የት?
space science
space science። እሺ የት ናችሁ እናንተ? ቲፒዮ ናችሁ ወይ?
እዝ- ቲፒዮ ነን። ቲፒዮ በቃ እዛው እዛው ጠብቁኝ። head office ስለሆንኩኝ መጣሁ።
በቃ ደውልልኝ።
እሺ።
እሺ፣ እሺ።